ሰላም ጤና ይስጥልኝ።
እኔ ስጥልኝ አብሻ ማሳጅ አዎ፣ አበሻ- አበሻ ማሳጅ እንዴት ናቸው?
ሰላም ከ We Plus Solution ነበር ምደውለው።
እ?
ከ We Plus Solution ነበር ምደውለው።
ከምን አልሽኝ?
We Plus Solution ከሚባል ድርጅት ነበር ምደውለው።
Okay እሺ ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ ወደ ገበያው መጥቷልና ስልካችሁን ከኢንተርኔት ላይ ነው ያገኘነው። በነፃ ለጊዜው በነፃ እየጋበዝን ነበር ድርጅታችሁ እንድታስተዋውቁ። app ኡን አውርዳችሁ በመጫን ከዛ አገልግሎት የምትሰጡትን አገልግሎት ምናምን እዛ ላይ ማስታወቂያ እንድትሰሩ እየደወልን እየጋበዝን ነበር።
Okay እሺ Play Store ላይ ወይም ደግሞ App Store ላይ We Plus Solution ስትይ app ኡን ያመጣልሻል። በመጫን በነፃ ታስተዋውቃላችሁ ማለት ነው። ካልሆነ ደግሞ link ኡን በ Telegram ልክልሻለሁ። We Plus Solution Play Store ወይ ደግሞ App Store ላይ We Plus Solution። እሺ link ኡን ልላክ ታወርጃለሽ።
አወርዳለሁ።
እሺ እናቴ መልካም ቀን፣ አመሰግናለሁ።
እሺ እሺ